Hello ጤና ይስጥልን Best Bet።
ጤና ይስጥልን Best Bet። እሺ ምን ነበር?
ከ CBE ብር ወደ Best Bet እየተላክን ከዛ ብር እስካሁን Best Bet አልደረሰም።
እሺ deposit message ኡን Telegram ላይ ልካልናል።
አዎ
እሺ እንደዛ ከሆነ እናሳውቃለን ለቻፓዎች። ትንሽ ጠብቀን እያሳወቅን ነው ለቻፓዎች።
ታዲያ ኳስ አሁን መጀመር ነው። ምን ላድርግ? Best Bet ኳስ አሁን አስቀም Best Bet ቤት አስቀምጥ ነበር። ቶሎ በናትሽ ምን አልከኝ?
አሁን ኳሶች የጀመሩ ነው። ስለዚህ ለማስቀመጥ ነበር።
አዎ ገባኝ እኮ ያንተ ብቻ አይደለም፣ እያሳወቅን ነው ለቻፓዎች። እነሱም ደግሞ እንደዚህ በ order እያደረጉ እንደላክንላቸው እያስገቡ ነው እና ትንሽ ጠብቅ ይገባል።
አይ እሺ እናመሰግናለን።